ሄሎ ሄሎ አቤት አለም ደህና አደርክ?
ሳሚ ደህና አደርክ? እንዴት አደርክ?
ደህና ደህና አደርክ? እንዴት አደርክ?
ሰላም ነኝ ሰላም ነኝ።
አለ እንዴት አደርክ?
አይ ምንም ምንም ነኝ ደህና ነው።
ደህና ነው? ለውጥ አለው?
ለውጥ አለ ምንም አይልም።
እ?
አልተፈታማ ነገ ነው ይፈታው እኮ መጠዝጠዙ ምናምን ያው ትንሽ አንዳንድማ አለ።
አለው መጠዝጠዝ አይደለ?
አዎ እም፣ ነገ እስኪ ይህ ደግሞ እስኪ ነገ ይፈታውን እሱን ያስፈታዋል እዛ ፊት ለፊት አዎ።
ይህ አየዋለሁ እስኪ ደግሞ ሲፈታ እም፣ ብዙ አትቆምበት ግን እስቲ በቻልከው አቅም።
አይ ይቀመጣል ምን አልቆም ነው እንጂ።
እም። አይ ትዕግስት ደህና ነች?
ደህና ነች።
ማታ ስልካችሁ እምቢ አለኝ እኮ ማታ ሞክሬው ነበር።
መቼ ማታ ማታ ተገናኝናል ተገናኝተን አ- ነበር።
አንተን አግኝቻለሁኝ። አይ ነው እየሞከርኩ ነበርኩ እናንተ ጋር የቴቴም ደህና ነች።
ስልክ አይሰራም።
ትላለች። እ?
ምን የምን ሽንኩርት ይህ ሽሮ ቤት ነው የሽሮ ቤት እ፣ በቃ ትላለች። እሺ በቃ እሺ፣ እደውልላታለሁ ማለት ነው። እሺ።